hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነው የደወልኩሎት። ከቺፕቺፕ
ቲፕቲፕ አዎ። ከዚህ በፊት product አዘውን ነበር የድንች እና ወስደው ነበር።
አዎ።
ከዛ በኋላ ጠፉ። ምንድን ነው የሚስተካከል ነገር ካለ አስተያየት ለመጠየቅ ነበር።
እኔ በተከታታይ መውጣት ስላልኩኝ ነው።
ኦ ስመለስ ወደ
ኦኬ። እሺ እሺ እሺ። እናመሰግናለን። እሺ መልካም ቀን።